ማታ በእንትን እንትን ብሎክ ያደረገ ነው ባስ ቤት ብሎክ እያደረገ ነው ማለት ምኑን ነው ብሎክ ያደረገው? ዊድሮ ይሄን አድርገህ በዚህ ነው?
ስልክ ነው በዚህ ስልክ ነው ሶስት መቶ ብር የተላከው ነበረ ወጪ አድርገህ
አ ወጪ አድርገህ ነው ሶስት መቶ ብር
አዎ ስልጥን ንገረኝ እስኪ።
በዚህ ስልክ ነው
ዜሮ ዘጠኝ ሰላሳ ሶስት ነው የቤስት ቤት ስልክ ቁጥር አዎ በዚህ በዚህ ቁጥር ነው ዜሮ ዘጠኝ ሰላሳ ሶስት
አ ዜሮ ዘጠኝ ሰላሳ ሶስት ብሎ የሚጀምር ነው ስልክ ቁጥር ቤስት አዎ ቤት ቁጥር አዎ አዎ በዚህ ቁጥር ነው
እሺ ለሳንቲም ቢዎች እናሳውቅላለን። ከኛ ሲስተም ብሮ ጧ- ወጥቷል ኦልሬዲ። አሁን ሳንቲም ቢዎች ጋር ነው ያለው። ለእነሱ እናሳውቃቸውና አስተካክሎ ያስገብልሃል።
እሺ